ሄሎ ሄሎ ሰላም ነው ኤፍሬም?
እግዚአብሔር ይመስገን ደህና።
እ፣ ነገ interview አላችሁ ሶስት ሰዓት ላይ እንድትገኙ እሺ?
okay ከሳፊ ባጃጅ ነው አይደል? አልተሳሳትኩም።
አዎ ልክ ነህ ልክ ነህ። ከሳፊ ባጃጅ ነገ እ፣ ሶስት ሰዓት ላይ interview ስላላችሁ እ፣ original document ኣችሁን እና እ፣ ኮፒውን እና የቀበሌ መታወቂያ እናንተን የሚገልጽ ማንነታችሁን የሚገልጽ እ፣ እ፣ መረጃዎችን እ፣ ይዛችሁ ነገ ሶስት ሰዓት ላይ እንድትገኙ እሺ?
እሺ እሺ እሺ፣ በጊዜ ተገኙ እሺ?
እሺ መልካም እሺ።